ጤና ይስጥልን። ቤስት ቤት ረዴት ነኝ የምንረዳው
deposit ሳረግ እምቢ እያለኝ
ምንድን ነው የሚልህ?
failed ምናምን ይለኛል።
ከራሱ account ነው አይደል deposit የምታደርገው?
አዎ፣ ከራሱ account ብቻ ነው deposit ማድረግ የምትችለው።
ከራሴ ነው።
በሳንቲም ፔ በሳንቲም ፔ ነው በቻፓ
በሁለቱም ሞከርኩት እምቢ አለ።
እስኪ ቴ- ቴሌግራም ላይ screenshot አድርገህ ላክልኝ። የ- የእንትን ያልከው እምቢ ያለህን ምን እንደሚልህ screenshot አድርገህ ላክልኝ።